ጤና ይስጥልን ማሊ ባባ።
ሰላም ጤና ይስጥልን።
ዋጋ ይስጥልን።
መኪና አለን ለራይድ የሚሆን
አዎ።
ምን አይነት
ምን አይነት ነው የፈለጉት? እሱ
ቢቲዝ ምናምን አለ እንዴ?
አለን። አዎ ቤት መስቀል ፍላወር ብራንቻችን ላይ አለ።
ኮሰንት ነው የሚባለው። ባንክ መቻቻ በባንክ አለ በባንክ ይመቻቻል።
እኮ ሁለት ሺህ ስንት ሞዴል ነው የፈለጉ?
እ ሁለት ሺህ ስንት ሞዴል ነው የፈለጉ?
እ ሁለት ሺህ ስንት ነው ያለ? ሁለት ሺህ አስራ ሁለት ምናምን አለ።
ሁለት ሺህ አስራ ሁለት የለንም። ሁለት ሺህ አራት ድረስ ነው ያለን።
ሁለት ሺህ አራት ድረስ ስንት ነው የሚባለው?
ይጠብቁኛል።
ትልኪልኛለሽ? ላኪልኝ ቴሌግራም ላይ።
ማሊ ባባ ዶት ኔት ብለው ቴሌግራማችን ፔጃችን ላይ ይግቡ። አለ እዛ ላይ እ እ እ?
ማሊ ባባ ዶት ኔት የሚል ቴሌግራም ፔጅ አለን። እዛ ላይ ገብተው ማየት ይችላሉ።
ነው አስራ አትረግኝም አስራ ሆን አንትን አበቀኛው እንትን ብለሽ ማሊ ባባ ዶት ኔት የሚለው ማየት ይችላሉ።
እ እሺ